አቤት ና ይስጥልኝ ማ እንዴት ነሽ? ሰላም ነው አለ እንዴት ነህ?
አለን አለን እኔ የምልሽ እሺ።
ኬኖን እኮ አጣሁት ከርችዋል ላይ አይ አላባ ኦኬ። ኬኖ ነው ኬኖ የለም። አዎ ሲስተሙ አፕዴት ተደረገ ነው። ትንሽ ይጠብቁን እሺ።
ኦኬ። ሌላ የሚገርምሽ በ- ቤት ላይ ማለት ነው እሺ እኔ ጓደኛ ኦፔራውን እኔ አፕዴት ስልኬን አፕዴት ሲያደርግ ኦፔራ አፕዴት ሲያደርግ ነው የጠፋው። ጓደኛ ቁጭ አይወጣል አዎ ይስ- እንትን ይላል እ፣ ይስተካከላል። እሺ ትንሽ ጠብቀን። አንተ ጋር ብቻ አይደለም ሁሉም ጋር ነው። እሺ
አረ የጓደኛ የስራ እኔ ብቻ እኮ ነው ይተው።
እኮ ገባኝ። የላባ ይስተካከላል።
okay፣ ሌላ ቤት የምታውቂው ኬኖ ያለው
ምን አልከኝ?
ሌላ ቤት የምታውቂው ኬኖ ያለው
እ፣ ኬኖ ያለው ማለት ኬኖ አድሪ የሆነ game ያለው እኮ የኛ እኮ አሁን አፕዴት እየሆነ ነው።
ስ ነው
ሌላ አላውቅም። ቢስት ቤት ነው የማውቀው።
ኦኬ፣ ምን ሊያገኝ ይችላል? እውነት ችግር የለም። ትንሽ ጠብቀውና አፕዴት ይደረጋል። እሺ ትንሽ ታገሰ ነው ወንድሜ።
ምንድን ነው ስሙ ግን ስፔሻል ስሙ
ኬኖ ኬኖ ስማርት ኬኖ ብቻ።
ኬኖ ቁጥሩ ማለት ነው ነምበር።
ኦኬ፣ ነምበርስ ነው እም፣
ኦኬ
እሺ ቻው።